Hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ?
Okay እንትን account እምቢ ብሎኝ ነው አለክ ብሎኝ ነው አዲስ ለመ ምን አሉኝ?
አዲስ ለመክፈት account እምቢ ብሎኝ ነው።
እሺ ቤስት ቤት dot bet ላይ ሄደው ነው እየተመዘገቡ ያሉት?
አዎ እሺ ስልክ ቁጥሩን ያስገባሉ። ከዛ password ሲያስገቡ capital letter፣ small letter፣ ቁጥር እና symbol መኖር አለበት።
እኮ አዲስ ነው ማስገባው በራሴ ነው።
አዎ ራሱ ነው የሚያስገቡት። ከዛ ከታች ደግሞ ድጋሚ confirm የሚል አለ። እሱም ላይ ራሱን ደግሞ ያስገባሉ ማለት ነው። ስምንት መሆን አለበት በትንሹ። ከዛ በላይ ማድረግ ይቻላል።
እሺ
እንደዛ አድርገው ይሞክሩት።
እሺ እሺ መልካም